ጤና ይስጥልኝ ነኝ የባንክ መረጃ
አብሮ ይስጥልን የውጭ ቪዛ ለመጠየቅ ፈልጌ ነው እንትን process ኡ ማለት ነው።
እሺ ደንበኛችን የት ሀገር ነው የፈለጉት?
አመርካ
ምን አሉኝ?
አመርካ አመርካ አሜሪካ። እሺ በምን አዎ።
ፈለጉ? በስራ ነው? በ visit ነው? በምንድን ነው መሄድ የፈለጉት ወይስ በትምህርት ነው?
በስራ ማለት
ምን አሉኝ? ደንበኛችን ድምፆት ይርቃል።
በስራ በስራ ኔትወርኩ ነው ትንሽ የሚያጨናንቀው በስራ ነው።
እሺ በስራ ለመሄድ ፓስፖርት አለውት?
ፓስፖርት ያወጣው ነው ሰሞኑን በእጅ ይገባል።
ሰሞኑን በእጅ ይገባል።
አዎ እሺ ደንበኛችን ስራ መጀመሪያ በስራ ለመሄድ መጀመሪያ የስራ እድል ያስፈልጉታል። አሜሪካን ሀገር ከሚገኝ ቀጣሪ
እሺ የስራ እድል ያስፈልጎታል። ኦንላይን ላይ ገብተው እሺ USA job ፈልጎ የስራ እድሎችን ያገኛል።
አይደለ አዎ እሱን link ኡን የያዙና እሱ እሺ።
ገብተው ኦንላይን ላይ ስራ ይፈልጉና ስራ ያገኛሉ።
እሺ እሺ እሺ ምን አሉኝ ደንበኛችን?
በቃ እንደዛ ነው። በቃ አሁን እንትኑ ፓስፖርቱ በእጅ ከገባ ነው እንትኑ ያንን ነገር እንትኑ የሚለው አዎ ፓስፖርት ያስፈልጎታል። የትም ሀገር ለመሄድ ፓስፖርት አስፈላጊ ነው ደንበኛችን።
እሺ እሺ እሺ ሊቀጥልሎት ወይስ እንዴት?
ፓስፖርቱ በቃ በ- በእጅ ሲገባ አሁን process ኡ አሁን ስራው ምን ስራ ነው? ወይ እዛ የመንግስት ወይ የግልም የሁሉም ይቻላል አይደል?
አዎ አሁን ያልኩት USA jobs ብለው ፈልገው ኦንላይን ላይ ስራ ካገኙ በኋላ employment